ጤና ይስጥልን ቤተሰቦች ሄሎ
ሄሎ አቤት ካርድ ተቋርጦብኝ እንትን ነበር ይልሽ ድብቅ አስገብቼ መክበር እሺ በቻፓ ነው ያገባሁት እሺ እና እስካሁን ድረስ ደግሞ ማለት ነው እሺ በቴሌግራም ላክልኝ ፎቸር እንትን ብሎ አ እና ዲቦስ መንበርህን ላኩለት ስም እስካሁን ማን ደግሞ ነው?
ገዛው ኢልያስ ድርሽቼ ነው ማን ማን ኢልያስ ኤልያስ አዎ እሺ ኤልያስ መቼ ነው የላከው ኤልያስ ማን ነው የሚለው ኢድሪስ ሸሽ
እድሪስ አዎ ሴን አንዴ ሀይ ትለናለህ ድጋሚ አይወጣልንም እሺ በይ
እሺ ቴሌግራም አ- ዲቦራ እኮ ነች?
አ- አይደለሁም ዲቦራ አይደለሁም እሺ እሺ አንዴ ሀይ በለንና deposit message ልካል ቴሌግራም ላይ አዎ ልክ ልክለሁ ቴሌግራም ላይ እኮ አንዴ እንዳየው hi በለኝ አልወጣልኝም እሺ እሺ